Hello ጤና ይስጥልኝ።
እግዚአብሔር ይመስገን። ትናንትናም ደውዬ ነበረ እነዚህ ሪል ስቴቶችን ለማጣራት ፈልጌ እና ምናልባት ኮሜዲያን እሸቱን ካገኘሁት የሚያስታውቃቸው ሪል ስቴቶች አሉ እነሱን ያሉበትን ነገር ለማጣራት እና እንድንገዛ እንድንገባ ፈልገን ነበር።
እሺ አሁን ትደውልልዎታለች፣ እነግራታለሁ። እሺ ስሞትን ማን ነበር ያሉ?
ምን ጉዳይ ያለው ሁለት ስልክ ሰጥቻለሁ፣ ትዕግስት ስዩም ብዬ
እሺ
ሁለት ስልክ ሰጥቻለሁ። ቢቻል እሱን ባገኘው ደስ ይለኛል።
ያው እሱን ማግኘት አይቻልም። አሁን marketing ኳን ነግራትና ትደውልልዎታለች ያለውን ነገር ቶሎ ትደውልልኝ information ስለ እሺ እሺ